ሄሎ ሄሎ ጤና ይስጥልን።
አብሮ ይስጠን።
ከብዙ በናም ደውለው ቤት ከፕላስ ሶሉሽን ቢ ፕላስ ሶሉሽን ሶሉሽን አዎ፣ ኦልራይት ኦኬ ቢኒያም ኖታ ነኝ።
አዎ፣ እና ባለፈው ግንቻን ያቸው አውርቻት ነበረና እኔን አናግረሽኝ ነበር።
አዎ ገርጂ Alright.
መብራ አዎ አዎ መብራት መብራት ላይ ኃይልና መጥተሽ አዎ Alright.
አዎ መጥቼ ያወራሁት እና አሁን register እያደረግን ነበር ያኔ አላረጉም እና Okay እኔ እንትኔን ወሰድሽና ሄድሽ። Okay አዎ ታወቅኩ።
አዎ ያ- አዎ እና አሁን register እ- እያደረግን ነበረ እና እ- የእርስዎ ስም እዚህ አልመጣልንም እና እ, ቢኒያም ድጋሚ ክፍሉ check አዎ፣ check check እያደረግን ነበረ እና ወይ WePlus Solution ብለው ከ Play Store provider ኡን አውርደው እንትን ይበሉ፣ ካልሆነም በ text link ኡን እንልክሎታለን።
እሺ፣ በጣም ጥሩ።
እሺ፣ እሺ፣ አመሰግናለሁ በጣም እሺ፣ እሺ፣ ቴንክ ዩ ቻው።